አሎ አቤት ጤና ይስጥልኝ።
ተዘግቷል እንዴ?
አዎ ተቋረጠ።
እሺ እሺ ወ- ወትማ ሆቴል ነው የሚባለው?
ዋው ውጥማ ሆቴል አዎ። እሺ ብድራት ስም- ማሽን አይሰራም።
ስማቸውን ይንገሩኝ።
ኢየሩሳሌም ብቻ ብለሽ አይሽ
ስልክ ስልካቸውን ይንገሩኝ።
ስልካቸው ከዚህ በፊት የተመዘገባልሽ?
ያው ይም- ይጠብቁኝ መስመር ላይ እሺ
አዎ፣ አለ።
አ በቃ በሱ እ፣ ነው ቦታው እንግዲህ ፒያሳ ነው አይደለ?
አ ፒያሳ ሌላ አካባቢ አ ድራፍት ማሽናቸው ምንድን ነው የሆነው?
አያቀዘቅዝ ተብሏል።
አያቀዘቅዝም?
አ
እሺ መዝግቤ ወደ ጥገና ክፍል አስተላልፋለሁ። እ፣ ሌላም ረዳት ነገር አለ?
አይ የለም በቃ ስለደወሉ እናመሰግናለን።